ሎ ሰላም ጤና ይስጥልን።
ይመስላል።
ከችፕችፕር የምደውሉት
አቤት እ፣ ይቅርታ ችፕችፕን ይጠቀሙ ነበር አይደለ? በፊት ላይ አዎ፣ አዎ።
አሁን ግን መጠቀም አቁመዋል እና ምን ተፈጥሮ ለምንድን ነው ቆም
አይ የሆነ ግሩፕ እንትን አላለልኝም። ምን ሰው ጋር በግሩፕ እንትን እያልን ይባል እሺ።
አልሰምተኝም። ሌላ ግሩፕ ሰማደርግች ነው ኦኬ።
እና እንዳንድ ተዳዳብኝና ምንም ገና እንደ አዲስ ላወርድ ስል እምቢ አለ አፑን አፕ ስለዚህ እ፣ ያስቸገሩት ነገር ምንድን ነው? የግሩፕ ስም መሙላት ነው።
አንድ ናፍጌ እንትን አድሬት አደርጋለሁ ኦኬ በቃ አይጥፉ። እሺ ኦርደር እሺ መልካም